Hey, Lokesh, Navini.
እሺ ቤርሳ ቤት ዘጠና ዜሮ ስድስት ዘጠና ዜሮ ስድስት ምን ያልከኝ?
ከቻለ አዎ ዘጠና ዜሮ ስድስት ምን ሆነብህ?
ከቻሎኒ ሸሚት ነበር አልደረሰም።
ዘጠና ዜሮ ስድስት
አዎ አዎ ዋናው ስምህ
ሰይድ ሰይድ
ሰይድ ሻሳልሃል ቶሎ እንዲያወጡል።
እርኒ- እርኒንጉንም ቼክ አድርግልኝ እሺ። በዛ ስንት ኪሎ ሜትር መጣልህ?
እ፣ እኔ ግብ ታየኝ ሶስት ነው የሚለው እ፣ ከቻሎኒ ሲቪል ሰርቪስ ነው የሚለው።
እኮ ስንት ሶስት ኪሎ ሜትር መጣልህ?
አዎ አዎ ሀምሳ አምስት ብር ማለት ነው። ስንት ቆጠረልህ?
አሁን ያው የዝናብ ስለበራ አሁን በኖርማል አርባ አምስት ብር ማለት ነው የቆረጠ እየተቆጠን የቆጠረል no የዝናብ እኮ ጠፍቷል። ሳይድ ቆይቷል ከጠፋ። ሀምሳ አምስት ነው የቆጠረልህ?
አዎ አዎ ሀምሳ አምስት ከሆነ ልክ ነው ማለት ነው።
እሺ check አድርጌ ለማንኛውም
ሳሳውቅልሃለሁ እንደቆየብህ
እሺ።